ጤና ይስጥልኝ የኢቢኤስ የጥሪ ማዕከል እባክዎትን ምን ልርዳዎት?
እሺ ስልክዎት ተቋረጠ በመሀል እ ስለዚህ ለአስራ ሁለት አለ ሁለት በረራ አለን እ አስራ ሁለት ሰዓት ከሰላሳ የሚነሳ በረራ አለ ከአስመራ አዲስ አበባ አንድ ሰዓት ከሀምሳ አምስት የሚገባ ሰላሳ ስድስት ሺህ ስድስት መቶ ሀያ ስምንት ብር ነው ዝቅተኛ ዋጋ
OK ሰላሳ
ስድስት ሺህ ስድስት መቶ ሀያ ስምንት በአስራ ሁለት ነው በአስራ ሁለት ትክክል
OK ያው ነው ዋጋ ማለት ነው አዎ ዋጋው ተመሳሳይ ነው
ሰዎች ግን እዛ ነው ያለው ፓስፖርት ይቻላል።
በፎቶ ይዘህ መቼ አዎ ማለት ነው እኛም ፓስፖርቶትን በፎቶ ነው የምንፈልገው እሱም በፎቶ የላኩልን ወይም ይሰጡናል ከዛ በኋላ process ማድረግ ይችላሉ አሁን ልንሰራለት እንችላለን እሺ ልንገሮትና እሺ እንደዛ ስለዚህ ልጠ ስ- ፓስፖርቶትን ይልኩልኛል አሁን አይ ቆይ እንትን family አለ እንደዚህ እንደዚህ ልበላት ነው ዋጋ ልንገሮና እሺ እሺ ይንገራቸውና ይደውሉልን እኛ ጋር ጥሩነቱ በብር ቀጥታ መክፈል ይችላሉ እሺ እሺ ቆይ ልን family አለው እዛ ልንገሮትና እሺ ይንገራቸውና ይደውሉልን እሺ እሺ መልካም ምሽት ይሆንልዎ ስለደወሉልን እናመሰግናለን thank you